ठीक आहे አለ ከስተመር እንትን እያልኩበት ነው። ሰፖርት ፈልጎ ቲኬ ሙሽን ከሄለን ጋር ናኝቶ ነበር መልሶ ደውሎ ነበር እያወራ ሄሎ
አቤት
ሄሎ
ወይ ሰፖርት አደረገች
እ አይ በቃ ወይ እናንተ ጋር ልምጣ መሰለኝ ደውልና ነበር
እ
አይ እኔ በስልሳ ቤቱ ደውልላት ብዬ ስልሳ ቤቱን ቁጥር ሰጥቼ ነበር።
አዎ አዎ ቆይ እደውልልሃለሁ እሰራለሁ ይመጣ
አዎ እየሰራ ነው። ስልሳ ቤቱን ሰጠሁት። ሰማንያ ሶስት ሰላሳ ሰባት ላይ ደውል።
እሺ እሺ ቆይ አንድ መስመር ላይ ጠብቀኝ። እሺ አባት hello።
አቤት
አዎ አዎ እየሰራ ነው። ይሄኛውማ የኔ ስልክ ነው። ያኛውማ customer ኡ ደውሎ እሷ ስልሳ ቤቱን ሰጠሁት support እንዲደረግ ፈልጎ አዎ፣ አዎ ደውልበት ልዝጋው ነው። ደውልበት